ሄሎ አንድ ያናግር
ሄሎ
ሄሎ አቤት፣ ምን ልርዳዎት?
የጅጅጋ የ plane ዋጋ ለማወቅ ነበር
እሺ፣ ለመቼ?
ለአስራ አራት
ህዳር 14 አ
እሺ፣ አንድ ጊዜ ሌሎች እሺ መሄጃ ብቻ ነው አይደል?
እ እ መሄጃ ብቻ
ቴሌግራም
ለህዳ ለታህሳስ 14 ከአዲስ አበባ ጅጅጋ መሄጃ ብቻ መሄጃ ትኬት one አ way።
መሄጃ ብቻ አ መሄጃ ብቻ እሺ፣ ያየሁለት ማለት ነው።
አይ ቆይ እየጠበቁ ነው አ check እያደረገች ነው። አይ ሰው ጫጫታችሁ በጣም ከባድ ነው ብለ እኮ አ
እያየሁሎት ነው። እሺ፣ አለው
እ እ እያየሁሎት ነው። እሺ ስለዚህ ለአንድ ሰው ከአዲስ አበባ ጅጅጋ ዝቅተኛ ዋጋ አራት ሺ ዘጠኝ መቶ ስልሳ ስድስት ብር ስንት ስንት ይቅርታ ስንት አራት ሺ ዘጠኝ መቶ ስልሳ ስድስት አ- አራት ሺህ ዘጠኝ መቶ ስልሳ ስድስት
እሺ እሺ አመሰግናለሁ እሺ ሌላም ረዳውት አለ
እሺ አይ ይሄ ብቻ እሺ እናመሰግናለን ስለ ደወሉ መልካም
አራት ሺህ